ጤና ይስጥልን ቢጀት ኢትዮጵያ በሰዓቱ ነኝ እባክዎ የምንረዳው
አሁን ደግሞ የነበረ ቁጥር ብላኝ ነበር ማዋስ ስድስት
እሺ ማሽን ተበላሽቶብን ሀያ ስድስት አስር
እሺ
አራት ሀያ አራት
ቤተሰብ ግሮሰሪ ኖት አዎ አዎ
እሺ ደንበኛችን እ, ድራፍት ማሽን ምንድን ነው የሆነው አረፋ ብቻ ነው። ቀጥ- ደግሞ እንደዚህ አድርጎ ምንድን ደውሎ አየሁ። አሁን ደግሞ መቶ ራሱ አበላሽቶት መሰለኝ ሳልሳረግ የሰራን አይደለም።
እሺ ደንበኛችን የሙሉ ስሞት ልቀበሎት እሺ ገለቀች ማሞ እሺ፣ ተመጭኝ።
እሺ ስልክ ቁጥር አሁን በደወሉበት ልመዝግብ ወይስ ሌላ ቁጥር አለው ሌላ ቁጥር ይሰጡኛል
የ- እንትን የማሽኑ
አይ ስልክ ቁጥር አሁን በደወሉበት ልመዝግብ ወይስ ሌላ ቁጥር እ, አማራጭ ይሰጡኛል አሁን የደወል አሁን የደወልኩበት እሱ ነው።
እሺ እሺ።
እሺ ደንበኛችን ሌላ ምረዳውስ ነገር አለ ሌላ የለም። ከዚህ ውጪ ኦክሲጂን አለ እሱ መስጠታል። መካኒኩ ሲመጣ በዛው እናሳየዋለን። ያስተነፍስ ነው እሺ ደንበኛችን ስለደወሉ እናመሰግናለን ስለ አገልግሎት ያለውን ሀሳብና አስተያየት እናመሰግናለን።
ከሚሰሙ ድምጽ በኋላ ያስቀምጡልኝ እሺ መልካም አደራ እሺ፣ በቃ አደራ።